ባለህበት ሸፍን። ወያኔ ለባዕድ ወለል አርጎ በሩን ሸነሸነ ሸጠው ለመሬትህ መንደሩ ገበሬን ነቀሉት ለቆ ወጣ አገሩ ሰብሉም በላው ባዕድ ሕዝብ ሲግጥ አፈሩ አልቀረለት ዛሬም ጡም ውሎ ማደሩ ባልፈጸመው ወንጀል መጋዝ መታሰሩ ቻይና ህንዱ ነግሶ እሱ መባረሩ በአገሩ ተዋርዶ መረገጥ ማፈሩ ተነስ አምፅ እንጂ አብቃ ማማረሩ የአገርህን ጫካ ጋራ ሸንተረሩ መቻጫኸውና መደበቂያ ዱሩ ኑሮውን ታውቃለህ መችሻለህ ምክሩ ባለህበት ሸፍተ አንሳውና ጦሩ ደሚነ ከርሳንጃው የለመደ ግቡ ታውቅበት የለም ወይ ጠላትክን መንተሩ ወላጁን እስኪረግም ጠልቶ መፈጠሩ አሳድና በለው ራስ ቅል ግንባሩ አገር ሻጭ ከሃዲ አያግማው መንደሩ ዛሬ ነገ ሳትል አጣድፈህ ቀብሩን ነፃ አውጣት አገር ክን ከተማ ገጠሩ ከጫንቃህ አውርደህ ሰባብረው ቀንበሩ አጎናጽፈው ሕዝቡን የእናት አገር ክብሩ